ዋሽንግተን የህክምና ማዕከል
ሰላም እማ ሰላም።
ሚኒሊክ emergency ነው የምደውልልሽ።
እሺ አንድ patient ነበረን CT scan brain CT ማስነሳት ፈልገን እሺ
እና attendant ስለሌለው ዘመድ ምናምን like financially struggle አድርገው ነው እና discount እንድታደርጉልን ነበር።
እሱን ዛሬ የሉም።
ዛሬ የሉም።
አዎ contact የምታደርጓቸው አለቆቻችን ዛሬ ስለሌሉ እ፣ ዛሬ እዛ ነው የሚሰራው ማለት ነው። አሊያ ደግሞ እ፣ ሌላ ቁጥር ስጠውትና maybe እዛ ላይ contact ያደርጉ እስኪ እሺ ደውሎት contact እሺ።
አድርጌ እሺ አዎ እንደዛ ደስ ይለኛል።
በቃ ከዚህ በፊት ዶክተር ዮርዳኖስ መታ እንደዛ አነጋግራ ነበርና discount አድርገውላችሁ ነበር።
ዶክተር ዮርዳኖስ መታ ሚኒሊክ እንደዛ discount ይደረግላቸዋል ብላን ነበር።
እሺ እሺ ይችላል ግና መልሼ እደውላለሁ።
እሺ እሺ thank you